ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልልሽ።
እሺ order አድርገው ነበር አይደለ? በአለም group ላይ የትምህርት order አዎ
ራቆትም ይመስለኛል። የተሳሳተ group ላይ ነው join ያደረጉት።
አዎ አድራሻዋ ወደ አያት አርባ ዘጠኝ ምናምን አለኝ መጀመሪያ። እኔ የማቃት ልጅ መስለኝ ነበር።
አዎ የተሳሳተ group ነው በቃ።
እሺ። ስለዚህ እ፣ ስልክ ቁጥራቸውን ያለምን ልስጦትና ይደውሉላቸዋል refund እንዲያደርጉሎት ለእርሶ ማለት ነው በስልክ ቁጥሮት።
አዎ ልደውልላት እኔ።
አዎ ወይም እኔ ልንገራቸውና እ፣ ይመልሱ አይደለ? ቴሌብር ይጠቀማሉ በዚህ ስልክ ቁጥር።
አ- አዎ አዎ እጠቀማለሁ።
በቃ ስለዚህ refund ያደርጉሎታል። ወይም ስልክ ቁጥር ልንገሩት ይደውላሉ።
አይ አንቺ ደውይና አናግሪያት። ያው እሺ።
ሌላ እንትን እንዳይመስል ከእናንተ እሺ።
ቢሆን ይሻል።
እሺ፣ አመሰግናለሁ። እሺ እሺ፣ እናመሰግናለን። መልካም እሺ፣ ቻው።